ጤና ይስጥልኝ ወይስ ቤት? ሄሎ
እንዴት ነው?
ጤና ይስጥልኝ ሰላም ነው አለን።
አልበና ትናንትና ማታ ብር ኪሎ በንድ ገባበና ፕሮሰሲንግ አለ በስበት በምን ነበር? በቻፓ ነው በሳንቲም ፔይ ነው?
እ በሳንቲም ፔይ ነው በቻፓ በኩል ነው ዊዝድሮ ያደረጉት?
እኮ አካውንት ነው አካውንት ነው በአካውንት ነው መላኩ።
ከቤስት ቤት ነው አይደለ ወጪ ያደረጉት?
አዎ ከቤስት ቤት ነው። ይሄ ስልክ ነው።
በዚህ ስልክ ነው? እሺ እሺ check ላድርገው። እሺ።
በዚህ ስልክ ነው። በእናት ዘጠኝ መቶ ሀምሳ ነበር።
እሺ መስመር ላይ ጠብቁን፣ check አደርግልዎታለሁ።
በእናት አድርገው እሺ ወንድሜ
ትናንት ነው
ትናንትና ማታ ነው።
ትናንት። እሺ እሺ
ዘጠኝ መቶ ሀምሳ ነው።
አዎ አግኝቼዋለሁ። ሪፖርት አደርግልዎታለሁ። እነሱ process ያደርጉታል፣ ያስገቡታል።
ስንት ሰዓት በእናት ልጠብቅ?
እሺ አሁን ሪፖርት አደርግላችኋለሁ።
አይ በእናት አመሰግናለሁ። በእናት ቶሎ በል በእናት።
እሺ እሺ አይ በጣም አመሰግናለሁ።
እኛም እናመሰግናለን። መልካም ምሽት።
አይ